Hello ጤና ይስጥልኝ።
አቤት።
ሄርሜላ home furniture
ይህ ስልክ በፊት ተመዝግቦ ነበር መሰለኝ።
እ ይህ ስልክ ተመዝግቦ OK በሌላ ቆይ- ቀይረውታል ድርጅት
OK ቀይረውታል።
እና እሺ።
ሌላ ስልክ ያስገቡ።
ሌ- ሌላ ስልካቸው መጨረሻው ዜሮ ስምንት የሚለው ነው።
አ- አይ ሁለቱንም ቀይረውታል መሰለኝ አ፣ በሌላ ስልክ አድርገውታል።
OK እሺ፣ በጣም ነው የማመሰግነው። እሺ መልካም ቀን።